ኧረ እንደዚህ ካሉማ ተዋቸው።
hello አቤት አቤት።
አቤት ይሰማኛል።
የ driver order ይዤ ነው። assign driver ነው የምለው ከላይ ሹድ ነበሩ ንገረኝ።
አርባ አራት ሰማንያ ስድስት አርባ አራት ሰማንያ ስድስት አዎ የ driver ኡ ስም ግን ተደብቋል። እህ የ driver ከሆነ አስወጣለሁ። እሺ
እሺ ለመናገር ካላጣ ኦርደር ማን እንዳጀ ነው የምታየው? እኔ ያላውቃችሁ እኮ ነኝ፣ አታውቅም። ወይ ዘንድሮ አንድ አንድ ገጀራ ማታ በእግሬ ያስጨረሰኝ እኮ ሁለት